ዋሽንግተን ቡና ማዕከል
hello አቤት
የሆነ መልእክት ደርሶ የነበረ የሆነ ዋሽንግተን ዲሲ ውጤት ምናምን የሚወስዱበት ከየቀኑ ጋራ ምናምን ማለት ነው
የምን ውጤት
እ የምን ውጤት
ውጤት ሳይሆን ከዋሽንግተን ዲሲ የተላከ መልእክት ነበረ በዚህ ስልክ ማለት አዎ
ተሳስተዋል እንደዚህ አንድ ልክ ነው
ለበለጠ መረጃ እዚህ ላይ ደውሉ የሚል ደግሞ አለ ለዛ ምንድን ነው የፈለጉት
አይ በምን ምክንያቱ ምን እንደሆነ እንዴት እንደገባ ወይ ውስጥ የገባ ሰው አለ በዚህ ስልክ ይህን ስልክ ነግሮ ማለት እዚህ ለምርመራ የገባ ሰው ስላለ በዛ ነው መሰለኝ የተላከው
እኮ ምንድን ነው ሊመረመሩ ይገቡት
medical እንትን ላይ የውጭ ጉዳይ እንትን ለማውረግ ነው ለማረጋገጥ ማለት ነው
የት ሀገር ለመሄድ እ የት ሀገር የት ሀገር ለመሄድ
ሳውዲ አረቢያ
እኮ መጥተው ነው በአካል የሚያናገሩት እንጂ በስልክ እኛ አንልክም
እሺ በቃ ስልኩን ይዛ መግባት ነበረባት ውጭ ላይ ስታ ስለሄደኝ ነው እዚህ ውስጥ የገባው ስልክ ውስጥ ይጠይቃሉ እኔም ውስጥ ገብቼ ነው አሁን የወጣሁት ለዛ ነው